ሄሎ ጤና ይስጥልን ብሽት ቤት ሄሎ ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልን ምን ነበር
አሁን ደውዬ ነበረ ዩኤልኝ ምን አልከኝ
አሁን ደውዬ ነበረ ዩኤልኝ በዴሳ ብራንች።
ደውዬ ነበር አዎ በዴሳ ብራንች ቤስት ቤት ነው ቪዛ።
እሺ ይቅርታ ድምፅህ ትንሽ አይሰማም እሺ በዴሳ ብራንች ዩኤል ነበርኩ ደውዬ ነበር። አሁን ኦ እሺ እሺ ይቅርታ እሺ ይሄል ምን ነበረ
እንትን ነው ይሄ office አንደኛው active አልሆነልኝ መስለኝ አልሰራልም።
እ ማለት የተከፈተልክ ነው አዲስ ነው ወይስ እ እ ሁለት ነው ከሁለቱ አንዱን ብዬ አለኝ ነው የ office የትኛው
የ office በዴሳ ሁለት በዴሳ ሁለት የሚለው ምኑ ነው እምቢ ያለክ
ምንም login ብዬ አይገባም።
እ
login ብዬ ስገባ አያመጣውም።
አሀ login ብለህ ስትገባ password ኡ ምናምን ነው እምቢ የሚልክ አዎ ስለዚህ AnyDesk ላካ እኛ login እናደርገዋለን password reset አድርገን AnyDesk አዎ
AnyDesk ልኬ ነበር።
እሺ አላዩልህም አዎ ዩኤል ግርማ እሺ ዩኤል ግርማ በሚል እስቲ አዎ፣ ሌዮሽ ዩኤል አላየሁትም። እስቲ አያችሁልኝ ብለህ ላከው።
ዩኤል ግርማ እስቲ ዝም ብለህ አይበለን አያችሁልኝ ወይ በል።
እሺ።
እሺ እሺ